ሄሎ ሰማንያ አንድ ሰባ ሶስት ወርደን ነበር pin እንዲስተካከል ነበር።
ማነው
እ ማነው ስምህ?
አብርሃም
አብ- ኪሎ ሜትር መቶልህ ነው?
እ
ስንት ኪሎ ሜትር መቶልህ ነው?
አረ ኪሎ ሜትሩማ በጣም ከሁለት ያልፋሉ። ሶስት ነጥብ ምናምን ነው የሚለው አርባ አምስት ብር ነው የሚለው።
ብር ማለት ነው።
እ ትቆጠራለህ። ከየት የት እኔ ነው?
ጋር አርባ አምስት ብር እዚሁ እኮ ቅርብ ነው የሚመስለው። አርባ አምስት ሳይም ማዘጋጃ
ከየት ተነስቶ?
ከስድስት ኪሎ ከስድስት ኪሎ
check አደርገዋለሁ። ሰማንያ አንድ ሰባ ሶስት ነው ያልከው አይደል?
አ አ
አይልሃል አብራ እሺ